ኢትዮጵያ የደህና መለስ ነው።
ሰላም ጤና ይስጥልኝ። ብልሽት ሪፖርት ለማድረግ ነበር።
ብልሽት ነው ደንበኛችን። እሺ እሺ፣ ይቀጥሉ ደንበኛችን።
ወረዳ አምስት መዝናኛ ሰዎች ሀያ አራት አካባቢ
ምንድን ነበር የተበላሸቦት?
የድራፍት ማሽን ድራፍት ማሽን። እሺ፣ የ BGI ID ውን ወይም መለያ ቁጥሩን ይነግሩኛል?
የ vendor code ልንገርሽ። መለያ ID የለም ስልክ ነው።
እሺ እሺ፣ ይንገሩ ደንበኛችን። ይሰማታል?
አዎ ይሰማል።
ድምፆ ትንሽ ይርቃል።
አዎ አንዴ። እሺ
እሺ፣ ይቀጥሉ።
vendor code ኡን ልንገርሽ በአዲሱ ማለት ነው እሺ ሀምሳ ሀምሳ ዘጠኝ
ሃምሳ ዘጠኝ ዜሮ ሁለት ሀያ ሰባት
ሁለት ሀያ ሰባት እሺ፣ መስመር ላይ ጠብቁኝ አንድ ጊዜ። ሀምሳ ሀምሳ ዘጠኝ ዜሮ ሁለት ሀያ ሰባት አይደል? ደንበኛው
አዲስ ነው አሁን አዲስ እና አዲስ ሰርቶ የለ በአዲስ ኮድ ማለት ነው።
አዎ አዎ፣ ደንበኛው አላገኘሁትም። ምናልባት ስልክ ቁጥር ይነግሩኛል የተመዘገበበትን ቤቱ?
እሺ የማናጀር ስልክ ነው ያለኝ ዜሮ ዘጠኝ ሰላሳ ዘጠኝ
ሰላሳ ዘጠኝ ሰላሳ ዘጠኝ
ሁለት የሰላሳ ዘጠኝ ማለት ነው።
no no አይ አንድ ሰላሳ ዘጠኝ አንድ ስልሳ ጊዜ፣ ሶስት እሺ ሰላሳ አምስት ሀምሳ አራት
እሺ፣ ደንበኛችን መስመር ላይ ጠብቁኝ አንድ ጊዜ። በዚህም ላገኘው አልቻልኩም ደንበኛችን።
እሺ ቆይ አንድ customer ኡ ጋር ደውዬ ID ውን የሚያውቀው ከሆነ ጠይቅ አንዴ ይዙ እሺ እሺ፣ ይችላል መልሶ ይደውላል።
የልጅነት ማድረግ ነው ዘጠኝ ሰላሳ ዘጠኝ